ሄሎ
ጤና ይስጥልኝ ቤል ከቢጃ ኢትዮጵያ ነበር የምደውለው።
እሺ
አብሮ ይስጥልን። እ፣ ዛሬ happy hour በራሱ የስሮን ባርና ሬስቶራንት የሚባል happy hour እየሰሩ በጣም ብዙ customer ተቀምጦብናል እ፣ አሉና ቅድም ተመዝግቦ ተላልፎላቸው ነበር፣ ግን አሁንም ደውለው እባካችሁን customer አሉብን አረፋ በዝቶበት ነው ድራፍት ማሽናቸው
ማን ያልሽ እንዴት ነው?
እ፣ ትኬት ቁጥር ሰባ ሶስት ዜሮ ስድስት ከስሮን ባርና ቤት- ሬስቶራንት
ተሳሮ ነው ተሳሮ ነው አዎ ከስራው ኬረሶሞ ኬረሶሞ ባርና ያ ሬስቶራንት ኬርሰሞ ኬርሰሞ አዎ ኬርሰሞ ኬርሰሞ ሀያ ሁለት አዎ ሀያ ሁለት ቺቺኒያ ጫካ ቡና ጋር
አውቀዋለሁኝ። ቆይ ልደውላቸው፣ ላፕቶፕ ስላላያስን ቀጥታ ልጅ ለቴክኒሻን ስልደውላቸው እሺ በጣም ነው የምናመሰግነው ኪሩቤል ምን ሰግናለች